ሚኒ ላይማ ወጣሁ እኮ ለእሷ
hello hello፣ ጤና ይስጥልኝ።
እና አብሮ ይስጥልን።
ከ ChipChip ነበር የምንደውልልዎት።
አ፣ እሺ እኔ እንትን ነበረ ያው በዛ- በስልክ ደውዬ ነበር እና እሺ ብዙም ድምፅ አይሰማ ምናምን ስላለኝ ነው። እንትን ነበረ group አሁን ለምሳሌ create ከተደረገ በኋላ አሁን ለአንድ item ብቻ ነው አንድ group የሚያገለግለው?
አዎ፣ ለአንድ item ነው እ፣ አሃ።
ለተለያዩ item ኦች ግዴታ group create ማድረግ አለብኩት እንደ አዲስ አሃ።
ማለት ነው።
እሺ እሱ እንትንስ ክፍያ የሚፈጸመው leader ኡ ነው የሚፈጽመው ክፍያውን ወይንስ እነዛም group ኡ ላይ ያሉ ልጆችም እንትን ይላሉ?
አዎ እያንዳንዳችሁ ናችሁ የየራሳችሁ መጥ- መፈጸም የምትችሉት ግን ከ leader ኡ ቴሌ ብር ወይ CBE ብር ከሌላቸው አሃ።
order አድርገው ሲጨርሱ payment ላይ ሲደርሱ እርስዎ አሃ።
መክፈል የሚችሉም ከሆነ እርስዎ የቴሌ ብሩን account ኦን ወይም የ CBE አስገብተው order ማድረግ ትችላላችሁ። ግን ምንድን ነው አሁን ሁላችሁም እ፣ ግዴታ ChipChip app ማውረድ አለባችሁ። እርስዎ ብቻ create አድርገው አይ app ኡ app ኡ አዎ ግዴታ ነው። account ም አዎ።
create ማድረግ አለባቸው።
አይ account እ፣ አሁን ለምሳሌ ለ item ኦቹ እርስዎ ብቻ ነው create የሚያደርጉት። ልክ አሁን create አድርገው አዎ።
order እሺ።
አድርገው payment ከጨረሱ በኋላ እዛው ላይ እሺ።
የእርስዎን group እ፣ link ኡን share ያደርጉላቸዋል ማለት ነው ቴሌግራም ላይ።
አ የ group ኡን link አዎ የእርስዎን link share ያደርጉላቸዋል ቴሌግራም ላይ። ከዛ እሺ።
በኋላ እነሱ ገብተው join ያደርጉና የእነሱ እህም።
ምንድን ነው የሚሆነው እ፣ ለምሳሌ እርስዎ በሞሉት location ነው የሚመጣው። እርስዎ የ group አ leader ኦርደሩ ስለሆኑ ኦርደሩ ኦርደሩ እሺ።
የሚመጣው እርስዎ በሞሉት location ስለሚሆን እነሱ የሚያደርጉት የሚፈልጉትን የኪሎ መጠን ነው order የሚያደርጉት። ከዛ እህም።
በኋላ ክፍያ ነው የሚያደርጉት ማለት ነው።
እሺ። አይ እንደዛ ከሆነ ቆንጆ ነው። ይሄን ነበረኝ መጠየቅ የፈለኩት።
አዎ ሌላው ደግሞ ያው እዛ ላይ እህም።
platform ኡ ላይ የሚያሳዩት የቀናት ልዩነቶች አሉ። እርስዎ በሚፈልጉ ቀን order ነው ማድረግ የሚችሉት ማለት ነው። የሁለት ቀን አለ፣ የሀያ አራት ሰዓት አለ እና ለምሳሌ አሁን የሀያ አራት ሰዓት ከፈለጉ እህም።
እ፣ ማታ እስከ አንድ ሰዓት ወይም እስከ አንድ ሰዓት ባለው complete ቢያደርጉት ነው የተሻለ የሚሆነው ነገ እንዲመጣሎት ማለት ነው።
እሺ።
ከአራት በጣም ሰዓት በኋላ እኛ access ስለማንል ያው ቀን እሺ።
እንዳይጨምርቦት መጀመሪያ አይ እሺ።
group አሰባስበው order ያድርጉ።
እሺ በቃ ችግር የለውም። እንደዛ ከሆነ እሺ እሺ። አ፣ በ- እሺ እኔ ግራ ጋር ያጋባዎት leader ኡ ነገር ጋር ካለ leader መልሶ leader ይደውሉልን።
እሺ leader ኡ ጋር ነዋ order ኡ የሚመጣው።
አዎ ሙሉ order ኡ ከዛ ና- እሱ ሊ- ጋር ነው ከ leader ኡ የሚመጣው።
አ፣ ከ leader ኡ እግሮቹ member ኦቹ ይወስዳሉ።
አዎ ልክ ነው።
እሺ በቃ እና- እሺ እሺ፣ እናመሰግናለን። እደውላለሁ።
እናመሰግናለን። በጣም እሺ መልካም ቀን።
ለሁላችንም እሺ